Hello ፍቅር ነኝ።
ፍቅር ደህና ነሽ?
ሰላም እንዴት ነህ?
አለን። መገርሳ ነኝ።
እሺ መገርሳ እንዴት ነህ?
order አድርጌ ነበር ከ Cake Kitchen እሺ
እስካሁን አልታዘዘልኝ። በእናትሽ ምግቡ ደርሷል። እየጠበቅኩ ነው እስከሚታዘዘልኝ።
OK ገና አልታዘዘም ነው ያለ?
አይ፣ ይኸውልሽ እኔ እዛ ሆኜ ነው ያዘዝኩት።
እሺ ቆየው አልታዘዘም እስካሁን ምልሽ
እሺ order number ኡን ንገረኝ።
order number እኮ አላውቅም ስልሽ አሁን አዝዣለሁ ግን አልታዘዘልኝም እኮ ነው የምልሽ። ጠይቅልኛለሽ የሚያዝዝ OK ታዲያ በምንድን በ application አይደለም በስልክ አይደለም ማያዝከው ወይ በስልክ ማግኘት ከቻልኩኝ እንድጠይቅልህ ማን አይ- እንደያዘ assign አድርጌያለሁ። ስልኬን ጽፌያለሁ። ስሜንና ስልኬን ነው የጻፉት።
በቃ እንድትዘኮን ስልክህን ንገረኝ።
ሀያ አራት ሀምሳ አራት ሀያ አራት ሀምሳ አራት አርባ ስድስት ሀምሳ አርባ ስድስት ሀምሳ ይሄ ነው አይደል ያዘዝክበት ስልክ
አሳይን አይ ያዘዝኩበት ስልክ ይሄ አይደለም።
እኮ አሳይን ያደረክበት ማለት ነው።
አዎ አሳይን ያደረኩበት ይሄን ነው። ወደ ወደዚህ ስልክ እንዲገባልኝ ነው።
እሺ ቆይ አንዴ ጠብቀኝ፣ አንዴ እንዳትዘጋው። ኦኬ እሺ ፊ ወሳኝ አግኝቼዋለሁ። ኬኤፍሲ ገና ስድስት ደቂቃው ነው።
አይ እንዲታ እንዲያዙልኝ እኮ ነው። ምግቡ ደርሷል። እኔ ተ- ለከስተመር ስለሆነ ልሄድ ነው። ዛት ሆነ
እሺ ወደ አንተ ላስገቡትና እንትን በለኝ። እሺ እሺ ነገር